Hello ጤና ይስጥልኝ።
አቤት እግዚአብሔር ይመስገን።
ከ ChipChip ነበር የምንደውልልዎት።
እሺ
ዮሴፍ ቀይ ስር order አድርጎን ነበር። እርስዎ member ነበሩ።
አዎ driver ኦች ደግሞ ስልክ እየደወሉለት ነበር። ስልክ እያነሳልን አድምሶ መረከብ ይችላል።
አዎ። እሺ መገናኛ ነው ያለው።
አዎ
እሺ ደውልላት። እኔ እሺ የ driver ስልክ ለእርሱ- የእሱ- የእርሱን ስልክ ለ driver እሰጣለሁ። ስልክ ያንሱላቸው።
እሺ እንትና የሰላማዊትን ነው።
የሰላምን ስልክ አታነሳ። ዮሴፍ ነው እ፣ ዮሴፍም እንደዛው ስልክ አያነሳም። እርስዎ ነው ያነሱልን። ለምስራቅ እሺ ቆይ ለሰላም ደውለን ነበር።
ለሳ ቆይ ለሰላም ልደውል ልደውልና የታሳሽ እሺ